Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፊ ነው እየደወልኩ ያለሁት።
እሺ ደምስስ በረዳ ነው።
አ ደምስ በረዳ አይደለም ያው ሰራተኛ
እሺ። አይ በ POS machine ኡ ላይ እንትን ስላላገኘ ነው ለተወሰነ ጊዜ ያ- ያጋጠሙት ችግር አለ ለማለት ነው።
አይ POS machine ኡ እኮ ወስደውታል።
ተወስዷል ነው።
አ አሪፍ የመጣው ወስዶታል።
እሺ። እሺ፣ ለመሄድ እናመሰግናለን። መልካም እሺ።